ሄሎ ጥላ መስሪያ ቤት ሰላም ነው?
አለን አለን። ሰላም ነው?
ወደ ሄደ ብር ብር ልኬ ነበር አልገባልኝም።
በዚህ በደወሉበት ቁጥር ነው።
አዎ
መቼ
ስድስት ሰዓት አካባቢ
በምንድን የሞከሩት? በሻፓ ነው።
በሳንቲፔ አበራ በቴሌ ብር አካውንት
ስንት ብር ነው?
ሰማንያ ሺህ መሰለኝ አስር አስር እያልኩ ያልኩትና
አስር አስር ሺህ ብቻ ነው ያለክ?
እ አስር አስር እያልኩ ነበር
ሌላ ብር የለህም?
እ እ ሌላ ብር ያደረግከው አለ?
ንግድ ባንክ ነው ያደረኩት ጠዋት
አልገባልህም እሱ?
ንግድ ባንክ ገብቶልኛል
አይ ሀያ አለ ያልተደረገ፣ ሀያ ሺህ አለ
እ ሀያ ሺህ አለ ያልተደረገ።
ሀያ ሺህ እህ፣ እ
ያልተደረገ አለ ሀያ ሺህ ብር።
ገበያ ያልደረገ እንትን ቴሌ ብር ላይ አ ስንት ብር ነው የሚያሳይ ቴሌ ብር?
ቴሌ ብር ዜሮ ዘጠኝ አስራ አንድ ነው አይደል?
አ ሃምሳ አምስት ዘጠና ሶስት አ
ካ ወደዛ አለ ሀያ ሺህ ብር።
ሰባ ሺህ ነው እዛ ላይ የላኩት የነበረው።
እሺ ለማንኛውም የአሁኖቹ ገብቶልሃል። ሌላው ካለ check አድርገውና ደውልልን። እሺ አሁን ያልከው ሰማንያ እሱ አድርጌልሃለሁ።
ኢንሻአላህ